አልጌራለሁ ምሳ ጤና ይስጥልኝ። ቤት ቤት ራሄል ነኝ። ባኮም ልርዳው?
ማታ አምስት አምስት ሺህ ብር withdraw አድርጌ አልገባም።
እሺ አንድ የቤት ቤት ቁጥር ንገረኝና check ላድርግልህ።
ዜሮ ዘጠኝ ዜሮ አራት
እሺ
ዜሮ ሁለት
እሺ
አርባ ዘጠኝ እሺ ሰማንያ አንድ ቴሌግራም ላይ ልኬያለሁ።
እ፣ እሺ ገና አሁን ስለገባን ነው። እሺ ይኸው በዚሁ አይልሃለሁ ትክክል ነኝ?
እ
ትክክል ነኝ። ሁለቱም አልገቡም።
እሺ check ላደርግልህ ነው። አንዴ ጠብቀኝ መስመር ላይ እሺ check አድርጊልኝ።
እሺ። ሁለቴ ነው ያልገባልህ? አንዴ ነው።
ሁለቴ ሰባት ሰዓት ከአንድ ሰዓት ከሀምሳ ስድስት እና አንድ ሰዓት ሀምሳ ሰባት አንደኛው fail ብሏል፣ አንደኛው confirm ብሎ ነው የቆመው።
እኮ confirm ያለውን አሁን approve አድርጌልህ ገብቶልሃል። አንዱ ምን አለ ነው ያልከው? failed fail ነው የሚለው አንድ ሰዓት ፌል ከሀምሳ ከሆነ- ሰባቱ ደግሞ የመጨረሻው ማለት ነው fail ይላል። screenshot ቴሌግራም ላይ ልኬላችኋለሁ።
እሺ፣ አይ ችግር የለው። ቆይ አንዱን confirm አድርጌልሃለሁ። አንድ ግን ሳይኖረው ነው እንደያዘዝከው እዚህ ጋርም እ፣
fail ያለው አዎ ካ- ያኛውን ካዘዝክ በኋላ ደግሞ አዘኸው ነው
አ፣ እኔ እንጃ ግን አዝዬዋለሁ። አዎ እንደዛ ነው እንጂ እ፣ አንዴ ብቻ ነው የቀነሰው ከ account አምስት ሺህ እሱንም ደግሞ አሁን approve አድርጌልህ ገብቶልሃል። check አድርገው ቴሌብር ላይ ለዚህ አሁን ቀጥዬ መጫወት እችላለሁ።
አዎ ትችላለህ። እሺ አመሰግናለሁ።
ስለደወልክ እናመሰግናለን። እሺ መልካም ቀን።
እሺ እናት